እኔም መጨረስኩትና አላውረው የሰውን ነገር የኔን መጨረስኩትና ባወጋ ብዘረዝረ ወርቶ ማያልቅምና ሰው ስለ ሰው እንተው ስለ ሰው እኮ የሁሉም እርሳ እንተው ስለ ሰው እንተው ስለ ሰው እኮ የሁሉም እርሳ እኔ ወዳጄ ነው ያልኩት እኔ ወረስኩት ከጅ እኔ ውለታ ቢስ አድርጎኝ እኔ ሲርቀኝ ከደጅ እኔ እንግዲህ ስለሰው እኔ እርምን አስተማረኝ እኔ ሲኖረኝ ነው እንጂ እኔ ሳጣ ማንተ እየቀኝ ማነሳለ ባለኝ ወዳጄ ነው ያልኩት ያየ ገመናዬ በሐሜት ወጋው ጎኔ ወዳጅ መስሎ ጠላት የሆነብኝ ለእኔ የህዋፍ በመኮኔ ተሳስቆ ማለፍ ሐሜትን አርግዞ እያወቁ ማለት ቅምን በሆድ ይዞ እንግዲህ ወዳጅስ ማንስ ሲታመን ይህ እያደር ይከዳል የተለዩት ለታ ምስጢር ያባክነ ወሬን ያናፍስ ጆሮ ዳባ ልበስ ጆሮ ዳባ ልበስ ሎሬ ሎሬ ዝም ጭብጭባ ከነሚስሬ ሎሬ ሎሬ ዝም ጭብጭባ ከነሚስሬ አላውራው የሰውን ነገር የኔን መጨረስኩትና አላውራው የሰውን ነገር የኔን መጨረስኩትና ባወጋ ብዘረዝረ ወርቶ ማያልቅምና እንተው ስለ ሰው እንተው ስለ ሰው የሁሉም መርሳ እንተው ስለ ሰው እንተው ስለ ሰው የሁሉም መርሳ እኔን እንደ ራሴ ያየው እኔን ይሆነኛል ያልኩት እኔን ዞሮ ጠላት ሆነኝ እኔን አዝኛ ቀረብኩት እኔን እንደ ሰው መጨከን እኔን አልሆንልህ አለኝ እኔን አመድ አፋሽቼ እኔን ጠላት አፈራብኝ ፍቅር ምን አስተማረኝ ሰው ስለ ሰው ብዬ ብዙ አየኩኔማ ስለኔው ሲታማ ተቻችሎ ማደር እስቲ ማንን ጎዳ ጠቀመ እንጂ እየደም መስሎኝ ልቦዳ ስቆ የቀረበ የጭቃ ላይ እሾህ መሆኑ ገረመኝ አንዱን ሲሉት አንዱ አያልቅም ቢነገር በሆዱ ቢዘረዘር ስንቱን ላነሳሳው ስንቱን ልዘርዝረው እርም ይሁን ስለሰው ጆሮ ዳባ ልበስ ጆሮ ዳባ ልበስ ሎሬ ሎሬ ዝም ጭጭባ ከነሚስጥሬ ሎሬ ሎር ዝም ጭጭባ ከነሚስጥር አላውራው የሰውን ነገር የኔን መጨረስኩትና ባወጋ ብዘረዝረ ተወርቶ ማያልቅምና እንተው ሲለ ሰው እንተው ሲለ ሰው ቆደ ሁሉ ቅርስ እንተው ሲለ ሰው እንተው ሲለ ሰው ቆደ ሁሉ ቅርስ እኔነት ደግነት እኔን መች ጠቀመኝ ይሄ ለሰው ማለት ወደ ኋላ አስቀር ለሰው አብሮ መብላት ቸርነት አስጠቃ እንግዲህ ዳግመኛ ለሰው ነገር በቃኝ ያመንኩት አስጠቃኝ የራሴ ነው ያልኩት ወዳጅ ባልንጀራ ሲሆን ባላጋ ለዚህ ፈራሽ ገላ ተጨካክሎ ማደር ትቢያ መቆም ላይ ለክፉ ቀን ጊዜ ቆርሰው ተጎራሰ የውለታ ትርፉ ሐሜት ሆኗል ለሰው ሰው አለ ተብሎ ከሰው መወዳጀት ጠላትን ማበጀት ይወደኛል ብሎ ገመናን ማሳየት በሐሜት መጋጨት ጆሮ ዳባ ልበስ ጆሮ ዳባ ልበስ ሎሬ ሎሬ ዝም ምጭህ ጅባ ከነሚስትረ ሎሬ ሎሬ ዝም ምጭህ ጅባ